ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳው?
እንትን ወ- የሆነ መረጃ ለመጠየቅ ነበር።
እሺ ምን ነበር?
ቴ- ሁሉ ስፖርት እንትን ላይ ቴሌብር cash ለማድረግ ገቢ ለማድረግ እንዲህ ብሎ system update የተደረገ ስለሆነ ነው። በትዕግስት ይጠብቁን እሺ ደንበኛችን።
ነበር። እስከ መቼ
ያው update ተደርጎ ሲጨርስ ስለሚለቀቅ ይጠብቁ። በዚህ ጊዜ ብለን አና- አናውቅም። እሱን ለማሳወቅ እኮ update እየሆነ ብቻ ስለሆነ ነው።
እ?
update እየሆነ ብቻ ስለሆነ ነው እንጂ ሌላ ነገር አይደለም።
አዎ አዎ በቃ እሱን ለመጠየቅ መልካም ነበር።